ጤና ይስጥልኝ አሌክስ ፔር ወዳስ ነው የበጎ ምድር ዶት
ስለ ብር ግን
ይቅርታ ማናለ
ስለ ብር
እሺ ግን ማታ ብር አስገብቼ ጃምቦ ቤት የሚባል
እህ፣
ብሩ አጣው።
አስመዝግበው ነበረ
አዎ ብሩ አስገብቼ
deposit አድርገው አዎ deposit አድርግቼ deposit ላይ የለም እስከ ማታ እስካሁን
እኮ ወደዚህ ደውለው አስመዝግበው ነበረ።
አስገብቼ ነበረ። አዎ የሆነ ቅድም
አዎ በዚህ ስልክ ቁጥር ነበር ያስመዘገቡት።
አዎ እሺ፣ መስመር ላይ ጠብቁኝ፣ ፈልግሎት ለማያቸው እሺ
መስመር ላይ ነው ለማያቸው።
አዎ
ይቅርታ ስላስጠበቁት። አብዱራህማን ሙሊድ ኖት?
አዎ አብዱራህማን መውሊድ ነው።
አዎ ለማያቸው ቅሬታውን ተመዝግቦ ወደሚመለከተው አካል ተላልፎታል። deposit ያደረጉት ብር አርባ ሁለት ብር አይደለ?
አዎ አዎ አዎ አዎ
አዎ እ ቅሬታውን ተመዝግቦ ወደሚመለከተው አካል ተላልፎሎታል። እ ተሰጥቶ ሲጨርስ እ እኛ ደውለን እ
እሺ እና እንነግሮታለን።
እሺ እሺ አመሰግናለሁ።
ሌላ ምረዶት ነገር አለ?
አይ
እሺ ለደውል እናመሰግናለን። ስለ አገልግሎት ያሉት ሀሳብና አስተያየት ከንሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ